ሄሎ ሄሎ ሄሎ፣
hello፣ አይሰማም?
ኧረ ይሰማል።
እሺ፣ እሺ፣ ምን አልከኝ?
እናንተ አስፈራርሽ ይኸው አራተኛ ቀን
እ፣ በሳንቲም ፔ ነው አይደለ? ዊዝድሮ ናት።
በሳንቲም ፔ ነው ዊዝድሮ አዎ፣ ወደ ቴሌ ብር።
ወደ ቴሌ ብር። እሺ፣ አንዴ check ላድርግልህ።
ኧረ ስንት አምስተኛ ለስንት ጊዜ እንደደወለ እሺ፣ ያው ለምን መሰለህ አባቴ ሳንቲም ፔዎች ናቸው ይዘው ያሉት ብሩን እና የሳንቲም ፔዎችን ስልክ ልስጥህና እነሱ ጋር ደውለህ ጠይቃቸው።
እና ማታ ሳንቲም ፔዎች ናቸው ይዘው ያሉት ብሩን።
እኮ ስደውል እናደርግላለን እናደርግልሃለን አሉ።
አዎ፣ ቅድምም ደውዬ ነበር። እናደርግላለን ይሉኛል። ምንም
እሺ፣ ደግመህ ደውላቸው። እኛ ጋር አይደለም እነሱ ናቸው ይዘው ያሉት አሁን
እኮ ቤስት ቤት ላይ አንዴ እኮ ነኝ አይደል?
ቤስት ቤት ላይማ ነው ልክ ነው። ግን ልክ withdraw ስታደርገው ሳንቲም ቻፓ ብሎ አስመርጦ በሳንቲም አይደል ያደረግከው?
ይኸውልሽ፣ በ- አዎ፣ በቃ ወደ ቴሌ ብር ማለት ነው።
አዎ ገብቶኛል።
አዎ።
እነሱን ደውልና ጠይቃቸው። እሺ አባቴ።
እና ማነው ሳንቲም ፔዎችን እኮ ስልካቸው ነው ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሀያ ሰባት ሀያ ሰባት ሀያ
ሀያ ስልሳ ሰባት ተቀያሪ ልስጥህ ካልሰራልህ ዜሮ ዘጠኝ ሰባ ሰባት አርባ ሰባት አርባ ሰባት አሁንም አርባ ሰባት አርባ ሰባት አስራ ስድስት short code ኣቸው ደግሞ ዘጠና ሶስት ስልሳ ነው። እሺ ዘጠና ሶስት ስልሳ ምን ዘጠና ልበላችሁ?
ሶስት ስልሳ ላይ መደወል ትችላለህ። እንደዚህ እንደዚህ withdraw አድርጌ በእናንተ transaction ነው transaction ኡ እና አልተለቀቀልኝም በላቸው ነገራቸው።
አይ እሺ አመሰግናለሁ።